ሄሎ
ሄሎ ሰላም ነው ወይ?
ሰላም ነው ሙሉጌታ፣ እንዴት ነህ?
አለሁ እግዚአብሔር አለን አለን። እሺ የ cashier ስም እንዲቀየርልኝ ነው ያልከኝ አይደለ?
እንትን አዲ- ነው ይኸውልህ እሺ እንትን እንደ ሁለት ቅርንጫፍ ነበረ
ሁለት ቅርንጫፍ።
ሁለት ነ- ቅርንጫፍ ነበረ ይሄ ማለት ነው።
እሺ እና ለናሴ ነገር ነው ቼክ አስይዙና ተገነጣጥለናል። አሁን ሴራስ ሌላቸውን ይዣለሁ ማለት ነው።
የራሳችሁን shop።
አዎ እሺ
እና ያኛው ምስጋናው አዳማ ፍራንኮ የሚለው እንደዛ ይቀጥልና ይሄኛው ደግሞ ይቀየራል ስሙ።
ምስጋናው አዳማ ፍራንኮ የሚለው አለ አይደለ?
እሱ እንደዛ- እንደዛ ይቀጥላል።
ቀጥል።
ይሄኛው እሺ ስሙ አሁን የላክልን ይቀየራል።
አዲሱ ማለት ነው የቀየርንልህ አይደለ? ትናንት የተቀየረው
ገና አልተቀየረም። አዎ እንትኑ ቤት ስሙ ቤት የ- ምስጋናው አዳማ የሚል
አዎ ሰተን የለ ትናንትና
ትናንትና AnyDesk ነው ላክልኝ ያል- ያላቸው እሺ ትናንትና ደግሞ ሰው ስለነበረ እሺ ነገ ጠዋት ላክላችሁ ስላቸው እሺ ያሉ እሺ።
አንድ ደቂቃ ነው የፈጀው system ኡ ላይ አ፣ ቀይረ ነው እንልክልሃለን ብለኝ ነበር።
okay። ስለዚህ አሁን ለየብቻችሁ ሆናችሁ ነው ማለት ነው።
አዎ ለእኔ ብቻ ነን ነው። እሱ ደግሞ ስሙን ከዚህ እንዲወጣለ ይፈልጋል።
ከ ከዚህ ማን ማን ነበር አብሮ ያለው የሚሰራው?
ምስጋናው ምስጋናው።
አዎ
እሺ እሺ።
ሁለቱም በቃ።
በሱ ስም ነበር።
የትኛው የትኛው? ምስጋናው አዳማ ምንና ምን የሚለው shop?
ምስጋናው አዳማና ምስጋናው ፍራንኮ okay እሱ ስር ነበረ።
አዎ ስለዚህ እሱ ምስጋናው አሁን- ፍራንኮን ወሰደና አንተ ምስጋናው አዳማ ጋር ነው አዎ ማለት ነው።
ወሰድኩና ስሜን አስወጣልኝ አለኝ። ትናንትና እሺ።
ከነፊዛ አውርተዋል።
እሺ የ cashier ስም እንዲቀየር ነው። አዎ already አዎ የ cashier ስምን system ኡ ላይ የሚቀየር የለ አይቀየርም። ይሄኛው የ Kiron system ላይ የ cashier ስም መቀየር አይቻልም። password ኡን system ኡ ላይ ቀይረን ም- ይኸውልህ፣ okay።
system ኡ ላይ ምስጋናው አዳማ የሚል spin ኡ ላይ እና keno ላይ ያለ አይደል? እሱ okay፣ ጌሙ ካልተቀየረ ላይ ነው እዚህ game ኡ ላይ ነው እንደዛ keno ይቻላል።
ላይ እና spin ኡ ላይ እንደዛ ይቻላል። እኔ cashier ኡን ስምንት አጠቃላይ ቀይራል መስሎኝ ነው እንጂ እንደዛ እኮ ይቻላል።
እንደዛ ሲሆን ደግሞ cashier ላይ የሚቀየር የለም cashier name ኡ አይ- በዛኛው ነው already በምንሰጥ ስለሚገባ እኮ በምትሰጥ አዎ በምትሰጥኝ አዎ፣ እሱ ችግር እንደዛ ነው።
በቃ እሺ። አሁን የላክን AnyDesk ላይ ተጭኗል game ኦቹ ማለት ነው። already ስም መቀየር ብቻ ነው የሚያስፈልገው ማለት ነው።
ስም መቀየር ብቻ ነው።
እሺ በቃ እንቀይርልና የ cashier ስም ከ password ጋር ልክልሃለን።
እሺ አምስት ነው። እሺ ችግር የሚከሰት የለም ችግር የለም።
ይሻላል።